ሰላም ጤና ይስጥልን ቤተሰቤት። hello
ይሰማል ይሰማል።
እሺ ጤና አ፣ ይስጥልኝ። ምን ነበር?
ትኬት ትኬት ለመቁረጥ በስልክ ብዬ ምን አልከኝ አባት?
ትኬት ለመቁረጥ በስልክ ብዬ ከዛ ቴሌ እ፣ ብሩን እ፣ እንትን አላለልኝ።
አሀ እሺ deposit አድርገህ ነው?
deposit ከዛ በኋላ text ም አድርጌላችኋለሁ፣ ግን ቆያችሁ። ምንድን ነው?
እኮ ይኸውልህ deposit message ኡ ልካልናል ቴሌግራም ላይ አዎ ልክ ያለው እኮ ለቻፓ ሳውቀን አልከላክልን ለምን የብዙ ሰው አሳውቀናል?
ስለሆነ እኮ ነው። ለቻፓዎች በሲቪ ብር አይደል ያደረከው?
እና ይቆያል ማለት ነው።
ትንሽ ያው በ order ነው እየሰሩ ያሉት። ተበላሽቶ እኮ ነው። የሁሉንም እያሳወቅን ነው።
በስመ አብ ዛሬ ታዲያ መጫወት አንችልማ።
አይ ይገባል። deposit እንኳን ካሳወቅን እንትን ይላል።